ሄሎ ሰላም ጤና ይስጥልን ችብችብ
ጤና ይስጥልኝ እማ አብሮ ይስጥልን ሰላም ትናንትና ኢቃዋ ይዘን ነበረ እና በግሩፕ ነበረ ያስገባችሁ ግሩፑ ደግሞ እንትን አልተደረገም እና ኢቃው ደግሞ ለዛሬ ነው የተፈለገ
ኦኬ ምን ስልክ ቁጥር ይነግሩኛል
የቤት ስልክ ቁጥር
ያዘዙበት እሺ
ሀያ ሁለት ሀያ ሁለት
እሺ ቀጥሎ ያለው
ሀያ ሁለት አርባ አንድ ሀያ ሁለት አርባ አንድ ሀያ አራት እሺ ሀያ አራት ሰባ አምስት
ቤተልሔም በሚለው አዎ ቤተልሔም በሚለው ቤተልሔም መስራት ማለት ነው okay አዎ
እና ዛሬ ፈልገን ነበረ እቃውንማ
ማታ ነበር ያዘዛችሁት ትናንት ወደ ማታ አካባቢ አዎ አዎ ለዛ ነው ማታ ከሆነ አ- አይ፣ ለነገ ነው የሚሆነው ወይኔ ለዛሬ ነው የተፈለገ ወይም ደግሞ ብሩን ተመላሽ ታደርጉልና
okay ብሩ ተመላሽ አሁንም አይሆንም ግን ብሩ ተመላሽ ይኸውልህ ይደረጋል ግን እም፣
አሁን ለአሁን አይደረግም ሶስት ሰው እኮ ነው የሚያስፈልገው አንዳንድ ሰው ነው ያረግሽው እኮ እኛ ደግሞ አንድ ላይ እሷ ደግሞ ነግረት ነበረ እንትን አላለችም በአንድ ሰው ነው ያዘዘችው ለዛ ነው አዎ ሶስት ሶስት መሙላት ነበረበት ለዛ ነው አንዳንድ ሰው ስለሆነ ነው ይሄ fail ያደርጋል fail ካደረገ በኋላ ነው ብሩት የሚመለስሉት
እሺ መቼ ብሩ ይመለሳል ችግር የለውም ዛ- አሁን ዛሬ ነው የማይመለሰው እንጂ እ፣
ሀያ አራት ሰዓት ሲ- ሲሞላው fail ያደርግና ከዛ በኋላ ይመለሳል በቃ እሺ ብሩን ተመላሽ አድርጉልን እሺ ሰው ምናምን አይጨምሩበት በቃ እሺ እኔ እናት እሺ እናመሰግናለን እሺ እሺ አመሰግናለሁ ናችሁ በጣም